ጤና ይስጥልኝ። ከአሪፍ ነው የምንደውልሎት ጥናችን አሁን ተቋርጦ ነበር።
እሺ
እሺ፣ የቴሌግራም ቁጥራችን ስጦትና screenshot ይላኩልን።
እ እ የቴሌግራም ቁጥራችን ስጦትና screenshot ይላኩልን።
እ ልኬው ነበርኩ ቴሌ ቴሌግራም ላይ
በዚህ በደወልን ቁጥር ነው ይልኩልን።
አይደለም ሌላ ቁጥር ነው። እሺ የቴሌግራም ሌላ ልላክልሽ ዜሮ ዘጠኝ እልክልሻለሁ። screenshot አድርጊ ላከው።
አዎ ያቺ ቁጥራችን አለው የቴሌግራሙ
አዎ የቃና betting ነው የ የአሪፍ ዜሮ ዘጠኝ አስራ ሶስት ብሎ የሚጀምር እሺ አስራ ሶስት
መስፈል ላይ ያሉ ደንበኛች ዜሮ ዘጠኝ አስራ ሶስት እሺ ይቅርታ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዘጠና ሁለት ነው የሚጀምረው ዘጠና ሁለት አዎ።
አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ ዘጠኝ አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ደንበኛች እሺ በዚህ ልላከው screenshot አድርጌ አድርገው ስምና ስልክ ቁጥሮትንም ብሮ አስቀምጡልን።
ልኬው ነበርኩ እንደገና ልላከው
እሺ ከው ከነበረ የልኩበትን ቁጥር ይንገሩ።
በቃ በዚህ ልካለሽ
እሺ በእኛ ስለደወሉ እናመሰግናለን። መልካም ምሽት።
እሺ እንዴት ነሽ? ደህና